ኤላ ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን።
የት እንደምንማርና ዋጋ ማጣራት ፈልጌ ነበር የደወልኩት።
ይችላሉ።
እሺ በስሞትን አንዴ ይነግሩኛል?
እመቤት
እመቤት ማን?
ለማ
ስልክዎትን
እ፣ ማለት አሁን ነው information ኑ የፈለግኩት።
እኮ እሺ፣ ስልክዎትን አሁን ነው የምነግርሽ።
ስልሳ አንድ እሺ አርባ ሶስት እሺ።
ስልሳ ዘጠኝ አርባ አርባ ስ- ሰባት አርባ ዘጠኝ
ስልሳ አርባ ዘጠኝ አርባ ሰባት ሰባት ስልሳ ዘጠኝ ነው።
አዎ
እሺ ከየት አካባቢ ነበር የደወሉልን?
እ፣ ቤላ አካባቢ
እሺ ማስታወቂያው ምን ላይ ነበር ያዩት?
ዩቲዩብ ላይ
በአካል ነው ኦንላይን ለመማር የፈለጉት?
ማዕከል
በአካል አዎ እሺ። ኮርሱ የሶስት ወር ኮርስ ነው።
እህ፣ በሳምንት ሶስት ቀን ሀያት በሚገኘው አዳራሻችን ተስቦ ሲኒማ
okay ከአስራ አንድ ተኩል እስከ አንድ ተኩል ነው class ምን- class አችንም ይሆናል።
ኦኬ
የሶ- ክፍያውም ሰባት መቶ ሀምሳ ብር ነው በ credit hour። የምንሰጠው credit hour አጠቃላይ ሀያ ነው።
ሰባት መቶ ሀምሳ ብር በ credit hour አዎ ሀያ ኦኬ ክሬዲት አወር ነው አጠቃላይ የምንሰጠው።
okay እሺ አመሰግናለሁ
እሺ እናመሰግናለን።